hello ጤና ይስጥልን ደንበኛችን ከቢጃ ኢትዮጵያ ነው የምንደውልሎት።
ከየት ከየት?
ከቢጃ ኢትዮጵያ ነው የምንደውልሎት። ይሰማዎታል?
እ፣ ከየት ከፍቼ
ቢጃ ኢትዮጵያ ደንበኛችን
እ፣ እ፣ ሊሞን ችሎ ነው የቤትዎ ስም?
እ፣ ይቆራረጣል ጣል
የሙይ ነው ሊሞን ችሎ ነው የቤትዎ ስም?
ሞባይል ይቆራረጣል ይቆራረጣል። አይሰማም
ሊሞን ችሎ ነው ወይ የቤትዎ ስም ነው ያልኩት ደንበኛችን። ደንበኛችን hello አይሰማዎትም? አይሰማዎትም?
አሁን ይሰማል።
ሊሞን ችሎ ነው የቤትዎ ስም?
ቆይ እኔ ልደውል እስቲ
መልሶ መንገድ ላይ መደወል እየሆንኩ- ስለማይችሉ ነው ደንበኛችን